他这是巧合式的把我们这些参赛选手他也最后是看这个参观的，他也不能选，无所谓。啊，是这样的。 但是我们没办法， Halo,
ሌላ አይሰማም።
ሄሎ፣ ጤና ይስጥልህ።
አቤት ወይ ጤና ይስጥልኝ።
ከወደ ባይክል ማኒፋክቸሪ ነበር የምደውልልህ። ሳምሶን ነካ።
አዎ ነገ በ junior accountant ነት የጽሁፍ ፈተና ስላለክ ነገ ሁለት ሰዓት ጠዋት ለቡ okay መብራት ኃይል አርሴማ ፊት ለፊት office ኣችን እዛ ነው የሚገኘው።
okay። ምንድን ነው ያልሽኝ ድርጅቱ?
ወዳ vehicle manufacturing
okay እሺ በ- እሺ አዎ፣ በ junior accountant ነት የጽሁፍ ፈተና ስላለክ ነገ ሁለት ሰዓት ላይ okay እሺ።
ትመጣለክ።
አመሰግናለሁ። አዎ ይመስለኛል። አዎ እሺ፣
አመሰግናለሁ።
ችግር የለውም።